አንቺን የዛ ደውዬ ዋሽንግተን የህክምና ማዕከል ሰላም አረፈዳችሁ እናንተ እግዚአብሔር ይመስገን ይመስገን። አምቡላንስ ፈልገን ነበር እዚህ ሲኤምሲ ጌዙንድ የልብ ህክምና ወደ ጎተራ ለመሄድ ነበረ።
ችግር የለው እሺ ማሽን ያለው አምቡላንስ ነው ወይስ እንትን እናርጋ የዶክተርን ስልክ ልስጥሽና ነው medical እኔ ነገር- ልስጦትና እሷ ስት እኔ ልላክላትና የእናንተ ስጡኝና እኔ እሺ።
ላስተላልፍ ስትደውልላችሁ ከዶክተሩ ጋር አገናኟት እሷም የጤና ባለሙያ ስለሆነች አዎ።
ሪት ባባላት አይ ዶክተሩ busy ሊሆን ስለሚችል እኔን አሁን ላያገኘኝ ይችላል። በስልክ ግን እናንተ any time ታገኙታላችሁ።
እሷ ደውላ እሱ ልታገኝበት የምትችለውን ስልክ ቁጥር ይንገሩኝ ዜሮ ዘጠኝ እሺ ቆይ መልሼ ልደውልሽ። እንደዛ ከሆነ ስልኩን አልወስድክ እንደዚህ ቆይ ላውጣሽ። ይቅርታለ የዶክተሩን ነው።
No ዶክተር ስልክ አይደለም የምፈልገው የእርሶን ነው እርሱ ከዶክተሩ ጋር ያገናኟት እሺ ዜሮ ዘጠኝ ሰባ አምስት እሺ ሰማንያ አምስት እሺ ሀምሳ ሁለት ስልሳ ሁለት ስልሳ ሁለት ስልሳ ሁለት አሁን ነው የምትደውለው። ልጠብቃት።
አስተላልፋለሁ አዎ አስተላልፍ ያለው አሁን ትደውልላችኋለች ዶክተሩ ጋር አገናኟት እሺ እሺ እሺ ከዚህ ልክ እኔ ዶክተር